ሄሎ
ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውልዎት።
እሺ complain አቅርበው ነበር። ምን ነበረ?
ጥቅል ጎመንና ፓፓያ ቅዳሜ ዕለት አዝዤ እሺ፣ ሌሎች order ኦች መጡልኝና እነሱ ቀሩ። እስካሁን አልመጣም።
okay። እ፣ driver ኦችም አልደወሉም። ከዛ በኋላ መቼ ነው የተቀበሉት? እሑድ ዕለት ነው የተቀበሉት።
ሁለት
okay፣ እሺ። ስለዚህ ነገ መቀበል ይችላሉ። ለነገ ላስተላልፍሎት።
እችላለሁ የት እችላለሁ።
ነበር location ኡ?
እ፣ ጎ ገብርኤል እሺ፣ ይቅርታ በጣም ነገ እንልክሎታለን። ፓፓያ እና white cabbage ነው አይደል?
አዎ።
እሺ፣ ነገ እንልካለን። ይቅርታ በጣም እሺ እሺ እሺ። እናመሰግናለን። መልካም ቀን።